થયેલું સલામતી ને
સલામ નું hello
ሄሎ ሰላም ጤና ይስጥልን አይሰማም?
ይሰማል ድንች ፈልጌ ነበር እ አፕሊኬሽኑ የለውትም? አፕሊኬሽኑ እ
ሄሎ አለ አለ በአፕሊኬሽኑ ነው ማዘዝ የሚችሉት።
በዚህ አዎ በዛው ነው የሚያዙት። ለሶስት ለሶስት የሆኑ በግሩፕ
ለሶስት ሰው delivery የነፃ ነው። አዎ
ሶስት ሰው አሁን ከ- ከየት እናገኛለን? በአምሳ ኪሎ ነበር የፈለኩና አይቻልም ነገር ም- የምትተዋወቁ ይዟል?
አንድ ሰው አለ ግን የድረ- አንድ ሰው የ driver ይከፍላሉ መቶ ሀምሳ ብር ዋጋም ይወደዳል personal ሲሆን በ group ሲሆን ደግሞ driver ም በነፃ ነው ዋጋም ይቀንሳል ሶስት ሰው የሚያውቁት ወይ ጎረቤት እ, ሁለት ሰው መጨመር ነው እርስዎ ጋር
እንዴት ነው የሚፈልጉትን ጆ- product እንዴት መርጠው?
ነው join የምናደርገው?
product ኡን group ኡ ማለት ይመርጡና ገብተው
አ
እ, ሽንኩርት አሁን ከመረጡ እዛ ሲገቡ create group ይመጣልዎታል አ
ብለው ከዛ አዎ።
proceed ሲሉት location የሚፈልጉትን ያክል ብዛት በስነ ስርዓት መ- መሙላት አለቦት። ምን ያክል ኪሎ የሚፈልጉ
አ ከዛ free delivery የምትላለችም on ማድረግ አለቦት። መጨረሻ ላይ በቴሌ ብር ክፍያ ከፈጸሙ በኋላ link ይመጣልዎታል። link ኡ ለጓደኞቻችሁ በቴሌግራም አጋርተውት በዛ ይቀላቀላሉ። እነሱ ደግሞ በ link ኡ በላኩላቸው ዲ- link join እያደረጉ እነሱ ይቀላቀላሉ እርስዎ ጋር ማለት ነው።
ከዛ ማዘዝ ይችላሉ ማለት አዎ በዛ የሞከሩትና እምቢ ያሉት ነገር ካለ ይደውሉልን።
ነው። እሺ